Aló, Hello.
oye. Aló, Hello. ይሰማዎታል?
አዎ ይሰማኛል።
እሺ፣ ደወልኩልዎት።
እ እ መልሼ ደወልኩልዎት።
እሺ ተችብችብ እሺ ነው።
እኔ ወደ- እሺ እሺ እማዬ።
እ፣ እሺ check አድርጌልዎት ነበር warehouse እና እ፣ product ኡ ስላልነበረ ነው እንትን ያልተባለው ያልመጣልዎት።
የምኑ product እንትኑ እ፣ ሩዙ ነው ፓስታው?
እና ሩዙም ፓስታውም የለም ሁለቱም እና እ፣ በቃ እሱን refund እናድርግልዎትና ሲመጣ order ቢያደርጉ ይሻላል።
ሩዙንም አዎ አዎ፣ ሁለቱንም
okay፣ በቃ እሺ፣ መልካም እንግዲህ በቃ ነገ ጠዋት እንደገባች አሁን refund የምትሰራው ልጅ ስለወጣች ነው እንደገባች ጠዋት እንድታረግልዎት አደርጋለሁ።
ማንጎ ማንጎውንም እ፣ አዎ የአንድ እንትን ኪሎ አዎ አዎ የአንድ ኪሎ አዎ።
ማንጎ አለ።
የአንድ ኪሎ ማንጎ አዎ።
በቃ እሺ፣ ነገ ጠዋት ይዳርልዎታል። ይቅርታ በጣም
እሺ፣ ችግር የለም።
እሺ፣ እሺ፣ መልካም ምሽት።
አሜን።